ሰላም
ጤና ይስጥልኝ። አቶ ኢዮብ
አቶ ዮቤ
አቶ ኢዮብ ነዎት እርስዎ?
አቶ አብነት አቶ አብነት
እሺ ከአሪፍ ነበር የምደውልዎት። ቅድም አመልክተው ነበር ደውለው
ምን ደውለውልን ነበር። ከአሪፍ ነበር የምደውልዎት።
አሀ አሪፌ
አዎ ገብቶኛል። አሁንማ
ገብቶልዎታል። አሁን አዎ ሁለቱም ተስተካክሏል።
አዎ አዎ
እሺ በዚሁ ስልክ ቁጥር ነበር የሚጠቀሙት ቴሌብር ላይ?
በዚህ
አዎ አሁን በደወልኩልዎት ነበር የሚጠቀሙት ቴሌብር ላይ?
አርባ ላይ ነው የደወልሽው?
አዎ አዎ አዎ
በዚሁ ስልክ ነበር። እሺ እሺ ለማያችን እናመሰግናለን። መልካም ቀን።
thank you thank you መልካም